hello hello hello
Hello አቤት Customer ስልክ አያነሳም ብላ ሳውቀኝ ነበረ።
አዎ
አንሷል። እሺ አሁን ደውልለት።
እምቢ አለኝ። ለእኔ አሁንም የሞከርኩት ነበር። ለእናንተ ከማ እየነገርኩ ለእኔ ጥሪ እያስተላለፈ ነው የሚለኝ። በምንም ላገኘው አልችልም።
አንዴ ሞክርለት፣
እሺ ከዛስ መልሼ እደውልልሻለሁ። እሺ ሞክርለት እና ካልሰራልን መልሰህ ደውልልን።